እየተጫወተ ካልሆነ በስተቀር እንትኑ game ኡ ያው እንትን የለውም እጅ የለውም ራሱ ማለት ነው። ታ- timeout ነው እንዲ ያለው እንደዚህ እየተሽከረከረ በቃ connection እኮ ነው የራሱ የልጁ connection። አዎ Hello Hello፣ ሰላም ነው አሌክ።
ቢኒ፣ እንዴት ነህ? ብሩክ ነኝ ከ
እሺ፣ እሺ ብሩክዬ እንትን ነው ፕሪንተር እንትን ብዬልህ ነበረ እና እ እስኪ አንድ ወረቀት አውጥታችሁ test ታደርጉልኝ አላችሁ።
እሺ፣ እሺ፣ እሺ፣ ግን ያው እኛ አይቻልም።
support ነው የምንሰጠው ሲ- እ፣ system ምናምን technical ነገሮች ሲሆኑ ነው።
እሺ፣ ያው እሺ፣ ፕሪንተር እሺ፣ ምናምን ሲሆን IT ዎች ናቸው። እሺ ዛሬ አዎ።
support ላድርግህ ብዬ ነው እኔ።
እሺ ወንድሜ፣ እሺ፣ እሺ፣ አንዴ እደውልልሃለሁ መልሼ።
እሺ እሺ።